ሄሎ ሄሎ አቤት ሰላም ናችሁ?
እግዚአብሔር ይመስገን።
እግዚአብሔር ይመስገን። እንትን ፈልጌ ነበር chest CT scan እሺ with contrast የካ ኮተቤ ለማስነሳ ነበር። ስንት ይሆናል ዋጋችሁ?
chest CT with contrast ነው አዎ discount አታርጉልንም?
እ discount አርጊልንና ስንት ነው?
እኔ ሂሳቡን ነው መናገር የምችለው።
አይ አስተያየት አርጊ። አ እንደዚህ ዞሮ ዞሮ እኛ ቅድምም abdominal CT scan ልከ- ልከርላቸዋል with contrast
እኮ discount የሚያደርጉ ከሆነ ሌላ ስልክ ሰጣችሁና እነሱን ነው የምታወሩት።
እሺ እሺ ስንት ይመጣል?
እሺ with contrast ከሆነ ሰባት ሺ ዘጠኝ መቶ ስልሳ ነው
ሰባት ሺህ ዘጠኝ መቶ ስልሳ ብር
ሰባት ሺህ ዘጠኝ መቶ ስልሳ ብር። እሺ የእነዛን text ታደርጊልኛለሽ?
ስልኩም እሺ እሺ እሺ sister